ሄሎ ጤና ስትልኝ ቃል ኪዳኔ ከብስክሌት ቤት ምን ልትለው በእናትሽ ልጅ ማስተላለፍ እምቢ ስላለኝ ከዚሁ ከምቅጫወትበት ቴሌ ቁጥር ማለት ነው ወደ ቤስት ቤት ታዘዋውርልኝ ትችያለሽ?
እኛ ማዘዋወር አንችልም። ከተመሳሳይ ስልክ ቁጥር ነው ማዘዋወር የሚችሉት ወደ አካባቢ።
ከምን ላይ ተመሳሳይ ስልክ ቁጥር ከተመሳሳይ ቴሌብር ወይ እኮ ራሱ ነው ከራሱ ላይ እኮ እርስዎ ኖት ማድረግ የሚችሉት እኛ ማድረግ አንችልም።
okay አቺ አቺ እናንተ ማድረግ አችሉም።
አዎ አዎ።
okay መልካም ምሽት። ሌላ ጥያቄ ያሉት?
አይ በቃ ማለት ያው አልገባ ስላለኝ ወደዚህ ማዞር የምትችልኝ ከሆነ እኮ deposit አይደለም አዎ deposit ለማድረግ እኮ አዎ፣ እኛ አንችልም። እርስዎ ኖት ማድረግ የሚችሉት ለዛ ነው።
እሺ።
እሺ መልካም ምሽት።